Hello ሰላም
እንዴት ነሽ? ሰላም ነው።
አለ እግዚአብሔር ይመስገን።
ማሽን ገብቶ ነበረ ሲም ካርድ ለመቀየር መች ነበር የገባው?
እ፣ ትናንትና ጠዋት።
የማሽን ቁጥር ያውቁታል?
አዎ
እሺ የማሽን ቁጥር ትነግረኛለህ?
PMA ዜሮ ዜሮ ዜሮ መቶ ዘጠና አራት እሺ PMA ዜሮ ዜሮ ስንት ዜሮ ሶስት ዜሮ መቶ ዘጠና አራት መቶ ዘጠና አራት እሺ እሺ save አድርጌ ላሳውቀው።
እሺ እሺ